ሄሎ ጤና ይስጥልኝ ጭብጭብ
ሰላም ነው።
ሰላም
ቆይ እናንተ ጋር እንትን complain መፍታት አትችሉም እንዴ?
ምን ነበር ይቅርታ?
ትላንት ተደወለ፣ ዛሬም ተደወለ። ምንድን ነው በስርዓት ማስተናገድ አትችሉም?
ምን ሆኖቦት ነው?
ዛሬ ሳምንት ነው የታዘዘ። ትላንት ደውዬ አሁን አሁን refund ይበቃል በቃ ስለቆየ አሉ።
እሺ fail አድርጎ ነው ወይስ complete ሆኗል order ኡ?
እኔ እንደ fail ም አላደረገም ሞልቷል። እንግዲህ ለምን እንዳልተላከ deliver እንዳልተደረገ አላውቅም።
የነበረ location ኑ ደንበል
Okay። የቆየ ነው አይደል order ኡ?
አዎ ሳምንት በቃ
Okay፣ ይቅርታ በጣም አሁን refund እናደርግልዎታለን። አንድ ሁለት ደቂቃ ይታገሱን።
እስ ትላንትም እንደዛ ነው የተባስባል የነበረው እኮ ቀን አይ አሁን እርግጠኛ ሆኜ ነው የምነግሮት።
ካልሆነስ መልሶ ይደውሉልኝ፣ ግን አሁን refund እናደርጋለን። እሺ፣ ይቅርታ በጣም እሺ።